ሄሎ ሄሎ ጤና ይስጥልኝ።
ዘጠኝ ስምንት አምስቱ ላይ ደውለን ነበር።
እሺ
እንዴት አድርገው ነው- እንዴት አድርገን እንደምንጮተል እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ። ከዛ በእንግሊዝኛ መረጃ ይመጣልሃል። ከዛ ሰባ ቁጥር ተጭነህ አማርኛ አድርገው።
አማርኛ አዎ ከዛ ሶስት ቁጥር ላይ ለመጫወት የሚለውን ትከፍታለህ።
እሺ። እሺ፣ ዘጠኝ